ጤና ይስጥልኝ ቤት ቤት ቤቲ ነው የምልርዳው።
ቤት ሰላም ነው።
ሰላም እንዴት ነህ?
እንድ ትናንትና መጫወቻ ብዬ ብር እንትን ብዬ አካውንት ይዞብኝ ነው ውድ ወደ ቤት ቤት ለሰው- አስገብተህ ነው?
እ?
ከቤት ቤት አስወጥተህ ነው? ወደ ቤት ቤት አስገብተህ አዎ ከቤ- ከቤት አስወጥቼ ስንት ብር ዊዝሮ ነው?
ሀያ አምስት ሺህ አስር አስር ሺህ አምስት በዚህ ሺህ ስልክ?
እኔ አይደለም ሀያ አራት ሀያ ሀያ ሀያ ዘጠና ሰባት ሰላሳ ስድስት ዘጠና ሰባት ሰላሳ ስድስት እሺ አንድ ጥያቄ እሺ check ላድርግ እሺ እሺ እናቴ እሺ እሺ እሺ
እሺ አስር አስር አምስት አድርግ አይደል ወደ ወንድማገኝ ፋሲል አዎ ወንድማገኝ ፋሲል በዛ ዜሮ ዘጠኝ ሀያ አራ- ዜሮ ዘጠኝ ሀያ አራት ሀያ ሰባ ሶስት
ሀያ ዘጠና ሰባት ነው ሀያ ሰባ ሶስት ዜሮ ዘጠኝ ሀያ አራት ሀያ ዘጠና ሀያ።
ሰባት ሰላሳ ስድስት አዎ እናቴ አዎ ቤትዬ ያው confirm አድርጌልሃለሁ እሺ።
process አድርጎ ስጨርስ ይገባልሃል እሺ እናቴ እሺ፣ ስለደወሉ ተባረክ እናመሰግናለን መልካም ቀን መልካም ቀን ላንቺ እሺ አሜን እሺ እሺ ውዴ፣ አሜን።